Grazie all'intesa per Ramazzomak.
ሻንጣ ዋጋ ለመውጥ ነበር። የትርፍ ሻንጣ
ወዴት ነው የሚሄዱት?
ወደ ዩኬ
ወደ ዩኬ?
ያ
እሺ፣ አንድ ደቂቃ ሌሎት እሺ
በኪሎ ነው ማወቅ የፈለጉት?
አዎ
በኪሎ 80 ፓውንድ
okay እም- ማለት ነው።
ለንደን እና ማንቸስተር መሄድ
okay እሺ እንዴት ነው ማለት ሀያ ሶስት ኪሎ ነው ብዬ ነው አይደል አንድ ሻንጣ የሚሆነው?
አንድ ሻንጣ 23 ኪሎ በ Ethiopian Airlines ነው የሚሄዱት።
አዎ Ethiopian Airlines ነው።
Ethiopian Airlines ከሆነ አንድ ሻንጣ 23 ኪሎ ነው የሚይዙት።
okay ከ23 ኪሎ በላይ የሚመጣውን በአንድ ኪሎ 80 ፓውንድ አለው።
okay እሺ ከዛ ውጭ አንድ ሙሉ ሻንጣ የሚይዙ ከሆነ 23 ኪሎ እህ 210 ዶላር ይከፍላል።
ለመቶ ሀምሳ 210 ለመቶ አስር ዶላር ፓውንድ አዎ፣ በፓውንድ ፓውንድ።
ፓውንድ okay እሺ
እሺ፣ ሌላ የምረዳት ነገር ይኖራል?
የለም thank you እናመሰግናለን ስለደወሉ። መልካም ጊዜ